ሰላም አለይኩም ባ
ቤት
ወደ አቢሲኒያ withdraw አድርጌ አልገባልኝም እስካሁን ድረስ።
መቼ ነው አሁን ነው?
ማታ ነው ያደረግኩት ወደ ንግድ ባንክ። ከዛ ጠዋት ብሩን account ኤ ላይ ያገኘሁት ቤት ቤት account ኤ ላይ የተመለሰው። እንደገና ወደ አቢሲኒያ ሞከርኩት፣ እስካሁን አልገባም።
በደወልክበት ቁጥር ነው አይደለም ቤት ቤት ምን ነው የምነግርህ?
ያ የቤት ቤት ሰላሳ ስድስት ሀምሳ
እሺ ሰላሳ ስድስት ሀምሳ ሀምሳ አንድ ሀምሳ ሶስት ሀምሳ አንድ ሀምሳ ሶስት
ሰማንያ